Hello Hello, good afternoon.
good afternoon Avrostala. Hello,
ጤና ይስጥልኝ አብሮስተል በትክክል ፈልገን ነበረ ለነገር ለነገ
አዎ ከየት ወዴት ነው?
ከድሬዳዋ አዲስ አበባ
ለስንት ሰው ነው የፈለጉት?
ለአንድ ሰው
እሺ እያየሁት ነው።
እሺ
ለነገ ከድሬ አዲስ እ፣ ጠዋት አንድ ሰዓት አለ፣
እሺ አራት ሰዓት፣ ሰባት እ፣ ስድ- ሰባት ሰዓት፣ ዘጠኝ ሰዓት፣ አስር አስራ አንድ ሰዓት ስንት ሰዓት ሊሆን ነው?
እሺ የሰባት ሰዓቱን ዋጋውን ትነግረኛለህ ዋጋው እ፣
አዎ የሰባት ሰዓቱ አራት ሺህ ሁለት መቶ ሰማንያ ስምንት ቅናሽ ያለው ሶስት ሺህ ስምንት መቶ ሰማንያ ሶስት ብር እ፣ የማታ የአስራ ሁለት ሰዓት
እሺ ድጋሚ ልደውል ይቻላል።
አመሰግናለሁ እሺ እኛም እናመሰግናለን። መልካም ጊዜ መልካም ቀን